ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥል እናትዬ፣ ከቴሌ ነው እዚህ መልካ ላይ ይሄ ሽንኩርት ሰላሳ ዘጠኝ ኤልፎራ ነው እንዴ?
ኤልፎራ እ፣ ምን አይ- ኤልፎራ የሚል ያለው ኤልፎራ ኤልፎራ ነው የሚለው ሰላሳ ስድስት ግን ኤልፎራ አይልም። እሱ ነው እኮ እኛ ስራ የገባ ዝም ብሎ ሬድ ሬድ ኦኔን የሚለው ከሆነ ሄዶ አዎ፣ ይሄን ሰል- ሰላሳ ስድስት ነው እሱ ኤልፎራ የሚለው ሰላሳ ዘጠኝ ነው።
አዎ ሁለት አይነት ነው ይለያያሉ።
ስለ- ከሞላ በኋላ ነው ያየ ነው ሰላሳ ዘጠኙን ኤልፎራ
አዎ ኤልፎራው ሰላሳ ዘጠኝ የሚለው ነው።
ሰላሳ ስድስቱ ሬዲዮ ይሄን ያኛው የሚለው ደግሞ ነው ኖርማሉ ነው ትንሽ አውራ ጠብ ያለ ነው።
እ? እ?
አውራ ጠብ ያለው ነው የሰላሳ ስድስቱ ደግሞ አይደለም።
አዎ
ኦኬ ረጠብ ያለ ነው ሰላሳ ስድስቱ አዎ ሰላሳ ስምንቱ ደ- ሰላሳ ዘጠኙ ደግሞ እ።
ኤልፎራ ማለት ነው።
የትላልቁ ሬስቶራንት ቀይ ኳሊቲ ደግሞ ለሚጨምረው የትላልቁ ቀዩ ነው እ፣ ይሄ ሰላሳ ስድስት ዘጠኙ አዎ
እሺ፣ እሺ።
እናመሰግናለን።